ለትንሹም ለትልቁም ደውዪልኛል እና ኧረ በል እባክህ አንተ
ሄሎ ሄሎ ማቲያስ ወይ የሀንዬን ዕቃ ሰጣሃት እንዴ የድንች ነው ምናምን ነገር እ እ ሀንዬ የምትባሏ ድንች ሰጣሃት እንዴ ስልክ ማና አላነሳም ነው አንዬ
ሀን- ሀንዬ መሰለኝ የሚሉ
አንዬ የሚል አልጫንም ሲጀመር ናና የሚል ነው ድንች አሁን እ፣ የስንት ኪሎ ነው?
ትናንት የተመለሰው አዎ አስራ ሰባት ዋው ዋው አልሰጠንም አልሰጠንም ስልክ አላነሳም ብላ ነበረ አን- አንስታለች እኮ እዛ።
አይ ትና ጭናንም አልወጣንም ጀመር አልወጣችሁም እንዴ አዎ ዛሬ አይገቡም አብዛኞቹ ቢሮ ስለሆነ ምናምን በቃ እሺ እሺ ካ- ሳይ ነው እንዴ ታዲያ አዲስ ከአዲስ ጋር አውርተህ ነበር
አዎ በቃ እሺ እሺ እሺ እሺ።